ሰው ሁሉ ሰምቶት መውደዴን አገራው ሆብኝ ማፍቀሬን የልቤን ሁሉ ነግሬያት እንዴት ልቻለው ስለየው ሰው ሁሉ ሰምቶት መውደዴን አገራው ሆብኝ ማፍቀሬን የልቤን ሁሉ ነግሬያት እንዴት ልቻለው ስለየዋት የእውነተኛ ፍቅር መድረሻው ክልሉ መድረሻው ክልሉ አጠገብ ሲገኝ ነው መውደድ ከነአካሉ መውደድ ከነአካሉ ናፍቆት የሚሰማው ጧት ማታ ያደረ ጧት ማታ ያደረ ለወደደ ሰው ነው ካንጀት ላፈቀረ ካንጀት ላፈቀረ ባንቺ እንደማልጨክን ልቤ የገመተኝ ልቤ የገመተኝ ካንቺ መለየቱን ካንቺ መለየቱን መወሰን አቃተኝ መወሰን አቃተኝ የመውደድ ገበናን ካልቻሉ መሸፈን ካልቻሉ መሸፈን ይህ አይደለም እንዴ ይህ አይደለም እንዴ ይህ አይደለም እንዴ ሳይሞቱ መከፈል ሰው ሁሉ ሰምቶት መውደዴን አገረው ቦብኝ ማፍቀሬን የልቤን ሁሉ ነግሬያት እንዴት ልቻለው ስለየዋት በአጥር በግድግዳው ስሟ ይነበባል ስሟ ይነበባል እሷ ስትጠራ ልቤ ይበተናል ልቤ ይበተናል ዋዝሽ ተጠቅሎ ሄደሽ ተሰናብተሽ ሄደሽ ተሰናብተሽ ምን ቀረሽ ከሆዴን አላለቅሽም ሞተሽ አላለቅሽም ሞተሽ ተሰናብተሽኛል አንቺን ሸኝቻለሁ አንቺን ሸኝቻለሁ የልቤን እንግዳ የልቤን እንግዳ የልቤን እንግዳ ፍቅርሽን ይዣለሁ ፍቅርሽ እያየለ ጨክኖ እየጣለኝ ጨክኖ እየጣለኝ ልቤን ማን ውቀሰው ልቤን ማን ውቀሰው አንቺን አንቺን ሲለኝ አንቺን አንቺን ሲለኝ ሰው ሁሉ ሰምቶት መውደዴን አገራው ሆብኝ ማፍቀሬን የልቤን ሁሉ ነግሬያት እንዴት ልቻለው ስለያት እኔም አመራለኝ ሳላያት አላድር ሳላያት አላድር አስቀምጫታለሁ ካለሁበት ምድር ካለሁልበት ምድር ፈራሁት አመልሽን ወዶ መተውን ወዶ መተውን የሰው ፍቅር ይዞ መሸሽ መራቁን መሸሽ መራቁን ቢሰጡኝማ ልብ የተደላደለ የተደላደለ እቆርጣል ነበር ወይ በጅምሩ ሳለ በጅምሩ ሳለ ሳይፈልጉት መጥቶ ቢሹት አይገኝም ቢሹት አይገኝም ልቤን ባላሳየው ፍቅር አይደፍረኝም ፍቅር አይደፍረኝም የዳ ያህል ከብዶኝ እንዴት ልዋልደር እንዴት ልዋልደር ምነው ባላየሆሽ ምነው ባላየሆሽ ምነው ባላየሆሽ ባልገባው ሰው መንደር ይባስ ብሎ ጣለኝ ፍቅርን ከማታውቀው ፍቅርን ከማታውቀው እርም የለኝም እኔ እርም የለኝም እኔ ዓለም ማር ካለፈው ዓለም ማር ካለፈው ሰው ሁሉ ሰምቶት መውደዴን አገራው ሆብኝ ማፍቀሬን የልቤን ሁሉ ነግሬያት እንዴት ልቻለው ስለየዋት ሰው ሁሉ ሰምቶት መውደዴን አገራው ሆብኝ ማፍቀሬን የልቤን ሁሉ ነግሬያት እንዴት ልቻለው ስለያት የልቤን ሁሉ ነግሬያት እንዴት ልቻለው